Hello ጤና ይስጥልኝ ቴሌውን
ቴሌውን ቲኬት ገዝቼ ነበር። እንዴት ነው አጠቃቀሙ? አልገባኝም።
ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው ሶስት ቁጥር ላይ ለ- ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው ሶስት ቁጥር ላይ ለመጫወት እንላለን።
እህ፣
ሰባት ቁጥር ላይ አማርኛና እንግሊዝኛ አለ። ቋንቋ መምረጥ ነው። ያው እ፣ ሶስት ቁጥር ሲነኩት እድሉን ይሞክሩና ጥያቄና መልስ አለ። መርጠው መጫወት።
እሺ
እሺ ጌሙንትና ግልጽ ያልሆነ ነገር ካለ አሳውቁን።
እሺ